አካባቢ ነበር location ኡ የት ነበረ? እሺ እሺ ጎበዝ።
ሄሎ
ሄሎ እ ሰላም ጤና ይስጥልን።
ሰላም ሰላም።
ከቺፕቺፕ ነበር የምደውለው እሺ ወይ መጣሉት ፕሮዳክት ነበረ።
አዎ
ይሄ ሳሙና ነው። አዎ።
አ አ ሳሙና ማይ አ ያው ሶስት ሳሙና ነገ እየት ቢመጣሉት ማድረከብ ይችላሉ። ይቅርታ ጥረት ስለነበረ የመጣው እ፣ ነገ እኔ አሁን ቤቱን አይ- አይተውታል አይደለም? እኔ ስራ ነኝ።
ያው የት ነው እሑድ እሑድ ይችላሉ?
ምን አሉኝ?
እሑድ እረፍት መሆነ እሑድ ነው እማ።
ኦኬ እሑድ ነው ማድረከብ የሚችሉት። በቃ ለእሑድ እሑድ ላስገባለሁ።
ወይ ደግሞ ማለት ነው ከ- እንደዚህ ከአስር ሰዓት በኋላ
የት ነበር location ኡ?
ከአስር ሰዓት በኋላ ከቻሉ ቤት location?
ስላለ እ፣ አዎ።
እዚህ ጋር መብራቱ ጋር ነገም እችላለሁ ከአስር ሰዓት በኋላ okay ከአስር ሰዓት በፊት ከመጡስ ሌላ ቁጥር የሚሰጡት የለም የሚቀበሉት?
አዎ ነገ እኔ ስራ ነኝ እማዬ በርም በቃ ማን- ችግር የለውም።
ወይም ደግሞ ለነገ- ያ ልጅ ከሆነ አዎ።
ሱቅ ያስቀምጥልኛል ነግሬዋለሁ እኮ ሱቅ አስቀምጣለሁ ስላለኝ ያው አጋጣሚ መጣልኝ።
driver ኦች ስለሚቀያየሩ ነው። ችግር አዎ።
የለውም። ለነገ አስገባሎታለሁ ፊጋ ብዬ መረከብ ካልቻሉ ለስ- ለነገ ይደውሉ ያሳውቁን። ለእሑድ አስገባሎታለሁ።
ለእሑድ እሺማ እሺ እሺ እሺ፣ መልካም ምሽት። እሺ።
እሺ